ስልኝ ቴስዬ ብራ መርጃ ማዕከል ባንክ መረጃ
ሰላም አደራችሁ።
እግዚአብሔር ይመስገን የጽዮን ማርያም ትኬት ለመጠየቅ ነበረ።
እ ለመቼ ነበር የፈለጉት? በሀያ አንድ
አዎ በሀያ አንድ ወይ በአስራ በሀያ
በሀያ እም።
አንድ ደቂቃ መመለሻ አለው
አዎ መመለሻ ለመቼ ሶስት ሰው እ?
ህዳር ሀያ ሄደው አዎ
ከዛ መቼ ነው የሚመለሱት?
በሀያ ሁለት
በሀያ ሁለት እ እሺ፣ አንድ ደቂቃ ሊያይሉ ነው።
እሺ
ይቅርታ መስመር ላይ ስላስጠበኩት።
ያው ችግር የለም አባት።
በረራ ያለው ህዳር ሀያ ስድስት ነው። ከዛ ያሉት በረሮች ሙሉ ናቸው።
መመለሻው ነው ሀያ ስድስት አይ መሄጃም ሙሉ ነው፣ መመለሻውም ሀያ ስድስት ላይ ነው መመለሻም ያለው።
መመለሻው ሀያ ስድስት ላይ ነው፣ ግን መሄጃ በሀያ አለ።
በሀያ የለም መሄጃ መሄጃ በአስራ ዘጠኝ እና ሀያ check አረኩሎት በአስራ ዘጠኝ እና በሀያም የለም።
በአስራ ዘጠኝም የለም።
አዎ በአስራ ዘጠኝ እና በሀያ የለም።
በሀያ ስድስትማ ንግሱ ያልቃል።
አዎ
እሺ አመሰግናለሁ። ሌላ ጋር check አደርጋለሁ።
እሺ፣ እናመሰግናለን ስለደወሉ።
thank you thank you